አቤት
ከዋሽንግተን ነው የምደውለው።
እሺ እመቤት ዶክተር ፋሲል ዛሬ ቡልቡላ ያለው branch ኣችን ነው ያሉት?
ያሉት አዎ እ እሳቸው ነበሩ ሮብ ያሉኝ።
እዛ መቼ ነው።
ነው የሚመጡት? አሁን ሮብ አርብ
እኔ እንጃ ያው ደውለው ነው እንዳሉና እንዳሉ እኛ የምናረጋግጠው። ዛሬ ግን ያሉት እዛ ናቸው።
okay። ቡልቡላ branch ኣችሁ ምኑ ጋር ነው?
ቡልቡላ ማርያም ማዞሪያ።
okay። እስቲ ወይ ከቻልኩ እዛ ሄዳለሁ።
አዎ እዛ ቢሄዱ ያገኟቸዋል።
አዎ አይ እንትኔን መጥቼ ወስድና ከእናንተ ጋር result አለኝ።
እ፣ አይ በአካል ወይ ምና system ኡ አንድ ስለሆነ print ያደርጉልዎታል እኮ እዛም ቢሆን።
አዎ anyways እመጣለሁ ብቻ። እሺ እሺ፣ የእኔ እናት እግዜር ይስጥልኝ።